hello ጤና ይስጥልኝ ChipChip ሰላም ነው።
ሰላም ሮብ order አድርገን ነበረ ሽንኩርት
እሺ እስካሁን አልመጣለንም።
አልመጣሎትም እስካሁን?
ስላልደውለው እሺ።
አዎ ስላልሰዋት ደውለው ነበር። በዛው ቀሩ
እሺ ስልክ ይነግሩኛል እስኪ ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ቢራራ ጥጋቧ
እሺ እሺ
እባክህ ትናንትና ነበረ እንትን ያልነው የጠ- ይመጣል የተባለው restaurant quality አይደል ሽንኩርቱ እ? እ?
restaurant quality አይደል ሽንኩርቱ አዎ አዎ
እሺ።
ምን ዛሬ location ኑ ይመጣሉ?
የት- የት አካባቢ ነበር location ኑ አማን ይሸታል አማኑኤል አዎ አዎ እሺ እሺ አይቼዋለሁ አንዴ መልሼ እደውልዎታለሁ ቆይ ይቅርታ check እባክህ ላድርግና እሺ መልሼ መልስ እነግሮታለሁ